ከድንግል ተወልዶኛል ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ ከድንግል ተወልዶኛል ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ መጥምቁ ዮሐንስ ምንኛ ታደለ ከነቢያት ሁሉ ስልጣኑ ከፍ አለ። ከድንግል ተወልዶኛል ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ ትንቢቱን ሊፈጽም አስቦ ክርስቶስ ተጠምቆ አዳነን በባሕረ ዮርዳኖስ ከድንግል ተወልዶ እኛን ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ። ምስጢረ ሥላሴ ታየ የዚያን ለታ በምን ይከፈላል የአምላክ ውለታ? ከድንግል ተወልዶ እኛን ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ። እመቤቴ ማርያም ምንኛ ታደልሽ ከአዳም ልጆች ሁሉ አንቺ ተመረጥሽ። ከድንግል ተወልዶ እኛን ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ። ቸሮ አምላካችን መድኃኔ ዓለም ኑና መስግነው በአንድነት ሆነን ከድንግል ተወልዶ እኛን ሊቀድስ ተጠመቀ ኢየሱስ ባሕረ ዮርዳኖስ።